ጤና ይስጥልኝ።
ሄሎ ሄሎ፣ ሰላም ነው።
ሰላም።
ሽንኩርት አዝዤ ነበረ ትናንትና ሰላሳ ኪሎ እሺ፣ አሁን ይዞልኝ መጣና እኛ ያዘዝነው የሰላሳ ዘጠኝ ብሩ ነው እና በጣም የተሰበሰ አለው። አሁን ይዞት የመጣ okay። driver ኡ እዛው አለ?
አ፣ ከዛ ይዘህ ሂድ ስለው እዛ ደውዬ አለኝ። አሁን ሳይርቅ ይዞ ሂድ። አሁን አሁን ነው ያወረደልኝ ስድስት ኪሎ ቴሌ እኮ ደውሉለት፣ መ- መልስ በሉት ወይ ደወ ስልኩን ደወልኩለት እዛ ደውዬ ዘጠና አንድ ሰላሳ ሶስት ላይ ደውዬ አለኝ።
እኮ እሺ፣ ስልኩን ልስጥህ ይንገሩኝ።
ስልኩን ልስጥህ አዎ አዎ፣ ይንገሩኝ።
ዜሮ ዘጠኝ አስራ ሶስት ዘጠኝ አስራ ሶስት አስራ ሶስት እሺ፣ አስራ ሶስት ሀምሳ ሶስት አስራ ስድስት እሺ፣ ይደውሉለትና ሰውነትና ይውሰደው እሱ ይበላሻል። እኔ ይዤ አልሄድም እሺ፣ ስልኮትን ይንገሩኝ። እስኪ የእርሶ እ?
የእርሶን ስልክ ይንገሩኝ።
ምን ምን
ስልኮትን ይንገሩኝ።
ዜሮ ዘጠኝ አስራ ሶስት አስራ ሶስት የ- የእርሶን የእርሶን የኔ አ ዜሮ ዘጠኝ አስራ አንድ አስራ አንድ ሀምሳ ሁለት ሀምሳ ሀምሳ ሁለት ሁለት ሰማንያ አንድ ሰማንያ ሰማንያ አንድ ሰማንያ እሺ፣ እሺ አዎ አስራ አንድ ሀምሳ ሁለት ሰማንያ አንድ ሰማንያ